ጤና ይስጥልኝ። እኔ ፊዚዮቴራፒ ጤና ይስጥልኝ።
አብሮ ይስጥልኝ።
ሀዊ ነኝ ከዊ ፕላስ ቴክኖሎጂ ሶሉሽን ነው የምደውልልሽ።
እሺ ምን ልታዘዝ?
ድርጅታችን ዊ ፕላስ ቴክኖሎጂ ሶሉሽን ሀምሳ በላይ service ኦችን በአንድ ላይ የያዘ መተግበሪያ ስራ ላይ አውሏል እና ድርጅታችሁም ይሄንን መተግበሪያ በመጠቀም እህ
አገልግሎታችሁን በነፃ እንድታስተዋውቁ እድሉን ከፍቷል እና እንድትመዘገቡ ነበረ።
መቼ ነው የምንመዘገበው? አሁን ነው እ አዎ የመ- የእጅ ስልክ ካለ text ማድረግ እችላለሁ link።
እ እሺ ልስጥሽ።
እሺ ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ ሀያ ሁለት no አርባ ሁለት አርባ ሁለት አስራ ሰባት አስራ ሰባት ዘጠና አንድ ዘጠና አንድ ዜሮ ስድስት ዜሮ ስድስት እሺ አሁን በ message እልካለሁ። አመሰግናለሁ።
እሺ እናመሰግናለን።
የእኔዎቹ ማለት ነው በጣም ጎበዞች ናቸው። እሺ ነው የሚሉት። እሺ እሺ ነው የሚሉት። በጣም እሺ ነው የሚሉት።